ዴንማር ለዋሽንግተን ነው። ሰላም ዋሽንግተን የሕክምና ማዕከል ምን ልርዳዎት?
እ ሰላም ከሚኒሊክ ሆስፒታል ነበር የምደውለው።
እሺ
አንድ patient ነበረ non contrast brain CT የሚፈልግ እሺ ሁለት ሺህ አምስት መቶ ብር ነው።
ሁለ- እንትንም ይፈልጋሉ አምቡላንስ ይፈልጋል።
አምቡላንስ በነፃ ነው። ሁለት ሺህ አምስት መቶ ብር ብቻ ነው የሚከፍሉት። እሱን ንገሪያቸው ነው ፈቃደኛ ከሆኑ አምቡላንስ ላክላቸዋል።
okay፣ እሺ።
አሁን በደወልሽበት ቁጥር ልመዝግበው እና በዚህ ቁጥር ይደውሉ።
አዎ አዎ፣ እሺ። thank you። ሁለት ሺህ አምስት መቶ ብር